ውስጥ ሄሎ ሄሎ ሄሎ
ሄሎ አይሰማም?
ሰላም ለነሱ ቢስሪ
አ እንትን ቤቲንግ ከፍቼ ነበርና ስፖርት ማለት ኤጀንት ነው።
እሺ
እንትን ብር ብር አስገብቼ ከዛ በኋላ ከ- ወደ ኤጀንት ላይ ነው የገባና ካሸሩ ላይ ለማስገባት እንዴት ነው?
እ፣ የት ነበረ? ኬት ነው? ሄሎ
አይሰማም? አሰበ ተፈሪ ጭሮ።
እሺ፣ ወይ እንዲህ ስክላክልልና እናሳይቅ።
እሺ እሺ። አሁን ልላክልሽ።
እሺ በቃ